ሶዶ ወረዳ ደቡብ ሰጪ ወይ አማን ወይ ወይ የምትከፍትበት ሰፈር ምን ይባላል?
ኬላ
ኬላ ኬላ ግን እኮ ሰው አለ። ኬላ አትቀራርቡማ።
ኧረ አንድ ቀን እሱ እንትን ነው ኬሎ ነው የሚሰራው አባቴ ቤት ነው እሺ፣ ሌላስ? ኬላና እሺ፣ ባትቀራርቡ አሪፍ ነው። ቢያንስ የመቶ ሜትር ምናምን ልዩነት አለው።
አዎ አለው እሱ አለው ችግር የለው እሺ፣ አንዱስ? ሁለተኛው ቡታጅራ
እኮ ቡታጅራ ሆኖ ሰፈሩ ሰፈሩ ቡታጅራ ሰፈሩ ምን
አሁን እኔ እንጃ።
ለምሳሌ ዛሬ የመጣኸው ካሳንቺስ አይደለ?
አ፣ ያው ደንጌሳት ደንጌሳት አካባቢ ነው የሚባለው ምን ይባላል?
ደንጌሳት
ደንጌሳ ሳት
ደንጌሳ አዎ ደንጌሳት ት ጨምርበት ደንጌሳስ
ደንጌሳት ት ት ት ይጨመርበት። እሺ ደ- አዎ።
ደንጌሳስ ካሸሪ ባንተ ይሁን በቃ። እሺ እሺ ኬላስ? ኬላ የምትከፍትበት አካባቢ ሰፈሩ
ምንም ስም የለውም ኬላ ኬላ ነው። ትንሽ የከተማ ስለሆነች ሌላ ስም የለውም በቃ አባቴ። እሺ እሺ ዝም በል ኬላ A ምናምን በለው እሺ በፍጥነት እንዲከፈተልህ ፈልጌ ነው። እሺ እኮ በቃ አሁን እኔ አሁን እደውልላቸውና
አ እንትን ይላሉ አሁን በል የላካችሁልኝ link ኡ በሱ ላይ ነው የሚጀምሩት
ቆይ እንልክልሃለን። ገና ነው ሲላክ አሳይሃለሁ። አንተ ኦኬ።
ቪዲዮውን ይኸው እስከዛ ትሬኒንግ እሺ።
ቪዲዮ እሺ አባት እሺ እሺ